hello ሰላም ጤና ይስጥልኝ። እንዴት ነህ?
ሰላም ነው። አሁን ወደ ሰላሳ ደቂቃ በፊት ገንዘብ ከቴሌብር ስ ወደ ቴሌብር እየላክን የያዘብን ታውቃለህ። ሰላሳ ስምንት መቶ
ስልክህን ስጠኝ።
ዜሮ ዘጠኝ ስልክ እሺ፣ ዜሮ ስድስት
እሺ፣ ሰማንያ አንድ ሰባ ሁለት ሰማንያ አንድ ሰባ ሁለት hello አስራ ሰባት አስራ ሰባት
የቤስት ቤት ነው አይደል?
አው ከቤስት ቤት ወደ ቴሌብር
አዎ ስምንት መቶ ብር አዎ ወደ አስራ አምስት አስር አስር ሀምሳ አራት
አዎ
ወደ ቤስት ወደ- ወደ ቴሌብር። አዎ እሺ በቃ ለእንትና ለሳንቲም ላሳውቅልህና
አዎ ይስተካከላል።
አስታውሳለሁ።
እሺ ይገባልሃል።
መቼ መቼ ይገባል?
እሺ እ
እስከ መቼ ይገባል?
ትንሽ ጠብቀው። ትንሽ system ስላስቸገረ ነው። ይገባልሃል።
እሺ እሺ፣ እናመሰግናለን።
እሺ እሺ እ